አብሮ ይስጥልን አሁን አናግሬሽ ነበር እንትን ዶንኪቲቭ ለመመዝገብ አካውንቱን ግን እንትን ማድረግ አልቻልኩም ማለት መላካችን አትልኪልኝም ቴሌግራም ላይ ብዙ ነዋ ያለው ዶንኪቲቭ የሚል ብዙ ስላለ ፌክ ይኖራል ብዬ ነዋ እኮ በሰባ አምስቱማ የለውም ቴሌግራም የለውም ነው የሚለኝ እ በ normal ልላክልህ እና ቴሌግራም ላይ ቆይ አስራ ሶስት ነው ስልኩት አስራ ሶስት አዎ ዜሮ ዘጠኝ አስራ ሶስት ሰላሳ ስምንት እሺ ሰማንያ ሁለት አስራ አራት
እሺ በቃ አሁን ይላክልዎታል እሺ እሺ